ጤና ይስጥልኝ ቤስት ቤት hello ሰላም ጤና ይስጥልህ።
አብሮ ይስጥልኝ።
እም፣ ትላንት ወደ ከትላ- ትላንት ትላንት
እሺ እሺ October አንድ
እሺ እሺ ምን ሆነብህ?
ዊዝዳውን ብር አደረግቼ እስካሁን አልገባም።
withdraw አድርገህ አዎ ትላንት ሙሉ የደወልክ ነበረ። ይገባል የገባ ነው ገባ። እንደዛ ነው የምታወሩት እናንተ።
okay withdraw ኡን ያደረገው ከቤስት ቤት አዎ እሺ ቆይ check አደርግልሃለሁ። እሺ ስልክህን ንገረኝ።
አስራ አምስት አስራ አምስት ዜሮ ዜሮ እሺ
ሁለት ስምንት ዜሮ አንድ ስልሳ ስምንት ዜሮ አንድ እሺ
አዎ።
እሺ፣ መች ትናንትና ነው?
አዎ ትላንት ነው። ማታ የሌሊት ስድስት ሰዓት ነው okay እሺ እሺ October አንድ እሺ እሺ check እያደረኩልህ ነው። እሺ ትናንት ስንት ብር ነበር?
ሁለት ሺ እና ሶስት መቶ ስንት ብር ነው ያልከኝ? ሶስት መቶ ሁለት ሺ
ሁለት ሺህ አዎ እና ሶስት መቶ
ሁለት ሺህ ብር እና ሶስት መቶ ብር okay። አልገባልህም?
አዎ አልገባም።
okay እኛ ጋር system ላይ ባላንሰር ነው የሚለው።
balance ነው የሚለው አዎ የት ነው balance የሚለው?
ቴሌብር ዜሮ ዘጠኝ አስራ አምስት አስራ ስድስት ዜሮ ሶስት ሰላሳ ሶስት ላይ እሺ አልገባም።
አልገባም። check አድርገኸዋል?
አረ እስከ መቼ check እያደረጉ ነኝ?
መቼ ነው check ያረካው?
ዛሬ ሙሉ ትላንት ሙሉ check አድርገህ አልገባልህም።
አዎ፣ እስካሁን እስካሁን ትላ- check እያደረጉ ነኝ።
እሺ እሺ በቃ ለ ሳንቲም ፔ inform አደርግልሃለሁ። እሺ ይገባልሃል። ለሳንቲም ፔ inform አደርግልሃለሁ። ይገባልሃል።
መቼ ነው የሚገባው?
ያው inform አደረኩልህ አሁን ለሳንቲም ፔ
እ?
አሁን ለሳንቲም ፔ አሳውቄልሃለሁ። እሺ ይገባልሃል።
መቼ ነው የሚለቀቁ? እሺ ዛሬ አዎ፣ የእነሱ ማታ- የ- አዎ የሳንቲም ፔዎች የ system ችግር ነው። እሺ እኛ አሳውቀናቸዋል። የተስተካከለ ነው። ያንተ ብቻ አይደለም። እሺ እ፣ የሁሉም ነው። ያንተ ብቻ አይደለም። እና እኔ አሳውቅልሃለሁ። ይስተካከላል። ይገባልሃል። እሺ አሳውቀንልሃል ለሳንቲም ፔዎች ከቤስት ቤት site ወጥቷል። እሺ ብሩ ከቤስት ቤት ከኛ ወጥቷል እና ከእነሱ side ነው ችግር ያለው። አሳውቀናቸዋል። እነሱ እሱ ደግሞ ያስተካክሉልሃል። ይገባል ልቀቁ በሉ እና እ
ልቀቁ በሉ
አዎ አዎ ይገባልሃል። በቃ ይስተካከላል።